ቤት ቤቴን
ሰላም ሰላም በቀደም እና ትናንት ብር ከእንትን ኪስ አውጥቼ አልተመለሰም።
በዚህ ይሄ ነው ቤት ላይ ስልክህ?
እም
እሺ አንዴ check ላድርግልህ። በቀደም ማለት መቼ ነበር?
በቀደም ማለት ቅዳሜና ትናንት ማለት ሶስት መቶ እና አምስት መቶ ብር ናት። እሺ እሺ
በቻፓ ወደ ባንክ ነው ያዘዝከው?
አዎ ወደ account አዎ እንትን ነው። እሺ ዛሬ ይገባል ስላሉን ዛሬ ይገባል። CBE ትንሽ አስቸግሮ ነበር ቅዳሜና እሁድ አዎ transaction ኡን late አድርጎት ነበር። ዛሬ ግን ስለሚያስተካክሉት ዛሬ ይገባል። እሺ እስከ ምሳ ሰዓት አናግረናቸው እስከ ምሳ ሰዓት ብለዋል።
መልካም እሺ ሁለቱም ይገባል። መልካም ቀን። እሺ።
እሺ እሺ